ጤና ይስጥልኝ እንግዲህ ስፖርት ነው ባኮ ምን ልርዳው hello ጤና ይስጥልኝ ሰላም ነው እግዚአብሔር ይመስገን አንድ አቀ- ጓደኛ account ሊከፍት ፈልጎ login ምናምን ካለ በኋላ verification በ SMS ይላል ግን በ SMS እስካሁን verification አላገኘውም እሺ ይላክልዎታል
okay ይሄኛው ስልክ አይደለም ሌላ ነው
እ ስልኩ ሌላ ነው ጓደኛ ነው የሚከፍተው አዎ ሌላ ይሄ በአጠቃላይ የተስተካከለ ነው ይላክልዎታል
ነው አይደለ አዎ እሺ ይጠብቅ ትንሽ አዎ እሺ እሺ